હેલો
હેલો
આવે છે આવે સલામ
જબર મસ્તી
አቶ ፊሮም ሳመት
አዎ አዎ
ሳመት ሰከንድ ነበር የምደውልልዎት ባለፈው ጊዜ ደውዬልዎት ነበር አይደለም ሳምንታዊ አሸናፊ ነበሩ
አዎ አዎ እ ከሶስት ሳምንት ምናምን በፊት አዎ፣ ሳምንታዊ አሸናፊ ነበሩ ፊሎምሳ ኃይሉ ከስሉታ
አዎ አዎ እሺ አሁንም ወርሃዊ አሸናፊ ነው እንኳን ደስ ያሉት
በጣም አመሰግናለሁ
እሺ ነገ ነው የሽልማት ፕሮግራሙ መምጣት ይችላሉ አይደለ
ነገ ስንት ሰዓት አራት ሰዓት ላይ ባለፈው ቦታ ፒያሳ ቸርቸር ጎዳና ኢትዮ ቴሌኮም ግዴታ ነው።
ነገ አራት ሰዓት ላይ አዎ ፒያሳ ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት ያለ ኢትዮ ቴሌኮም ነገ አራት ሰዓት ላይ
እም፣ በቃ እሺ እሺ እመጣለሁ ነገ አራት ሰዓት ሳታርፍዱ አራት ሰዓት ላይ
እሺ እሺ እሺ እሺ፣ አመሰግናለሁ። እሺ እሺ እኔም አመሰግናለሁ እሺ።
እሺ